Hello ጤና ይስጥልን። አንሴት ብሔራዊ ምን ልርዳው?
tajaajilli kun tajaajila maaliiti?
ምን አሉኝ?
Tajaajilli kun tajaajila maaliiti? Tajaajila isaa beeku beekuun barbaade.
አማርኛ አይችሉም።
አማ- አማርኛ አልችልም።
እሺ የሚችል ሰው የለም አጠገቦት?
አሁን ምንም የለም ሰው አጠገቤ።
እሺ ምን ልርዳዎት? ምን ነበር የፈለጉት?
አይ አገልግሎቱን ፈልጌ እኮ ነው። አገልግሎቱ
የምን ሕክምና ነው የፈለጉት?
የምን አገልግሎት ማለት ፈልጌ ነው።
እኮ የምን አገልግሎት ነው የፈለጉት? ይሄ ላንሴት ብሔራዊ የሚባል ሆስፒታል ነው የደወሉት።
እ- እ- ላንሴት ብሔራዊ የሚባል ሆስፒታል ነው የደወሉት። ምን ልርዳዎት?
አገልግሎቱ እኮ የምን እንደሆነ አልገባኝም እኮ ድንገት ሞክሬ ሆስፒታል ስልክ ነው ይሄ የሆስፒታል ስልክ ነው። Information ነው የምንነግረው።
አይ